hello ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልኝ። Donkey Tube ነው።
አዎ ስራ ለመስራት ነበር እናንተ ጋር።
እሺ ማስታወቂያው ምን ላይ ነው ያዩት?
Donkey Tube ላይ
እሺ ማስታወቂያውን ያዩበት ቪዲዮ ላይ ከስር link አለ፣ መመዝገቢያ link። በዛ link apply ያድርጉ።
ገብቶኛል። እሱ link ለመሙላት profile ምንድን ነው portfolio link የሚል አለ እኔ ደግሞ video editing ምናምን ስራ መስራት ፈልገው በሌላ ነው
እዛ ላይ እሱም ማለፍ ይቻላል። አሁን እያ- ተስተካክሏል።
አልፌ ልሰራ ስል የግድ መሙላት አለበት አለኝ። ለዛ ነው አሁን አሁን የደወልኩት።
ተስተካክሏል ተስተካክሏል ማለፍ ይቻላል።
እሺ እሺ በድጋሚ ሞክሩት። እሺ እናመሰግናለን።